ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት እባክሽ የኔ ቤት ሁሉ ስፖርት በ- ከቴሌ ብር በ- ወደ ሁሉ ስፖርት ልከን ከቴሌ ብር ቀንሷል። ጉዳይ ግን ምንድን ነው?
ሄሎ
ሄሎ
ምን አሉኝ?
ከቴሌ ብር ወደ ሁሉ ስፖርት ብር ላክን።
እሺ ከቴሌ ብር ላይ ቀንሷል። ከሁሉ እ፣ ስፖርት ላይ ግን አልገባም።
ብሩ የለም፣ እሺ አልገባም።
ሁሉ ሁሉስ እ፣ የቴሌ ብር የላከልዎት message አለ አይደለ?
እ፣ እሱን screenshot አድርገው ቴሌግራማችን ላይ ላኩልን።
እሺ ሜ- message ኡ message ኡ እሺ ልየው message ኡ ካለ